ጤና ይስጥልን ማሪባባ።
ጤና ይስጥልኝ።
አብሮ ይስጥልን እመቤት።
የሆነ ፒክአፕ ቪጎ አይቼ ነበር። የሁለት ሺህ አስራ አምስት ነው አውቶማቲክ
ቢቆ አዎ አለን። አስር መስቀል ፍላወር ብራንች ላይ አለን።
አዎ ስንት ይባላል ልሱ?
እ፣ ቁጥር ለሶት እመቤት ዜሮ ዘጠኝ አርባ አራት
ቆይኝ አንዴ። ቆይኝ አርባ አራት
ልንገሮት እመቤት።
አዎ አዎ እሺ ዜሮ ዘጠኝ አርባ አራት እ፣
ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰባት አስራ አንድ እሺ አመሰግናለሁ።
እሺ።